ሄሎ ጤና ይስጥልን ቤተሰቤት ነው።
እስቲ ይህን ካቸር ኮድ አንድ የለኝ በቴሌ አስራ ሶስት እሺ አስራ ሶስት ሰባ ስምንት
ትንሽ ጠብቁኝ።
አስራ ሶስት
እሺ አንድ የደንበኛችን መስመር ላይ ጠብቁኝ። አስራ ሶስት ሰባ ስምንት አስራ ሶስት ሰባ ስምንት ሀምሳ አምስት ሰላሳ አራት
ሀምሳ አምስት ሰላሳ አራት እሺ እሺ lost ነው ደንበኛችን ሎስት ነው።
አመሰግናል እሺ እናመሰግናለን። መልካም ቀን